ጤና ይስጥልን ከአሪፍ ፔ ነው የምደውልዎት ለማያንስን ስልክዎት ተቋረጠ።
እሺ ስሞትን ማን አሉኝ? አሚና ማን አሉኝ? ይቅርታ።
አሚና ሀሰን ዳአስ
እሺ ደማያችን አሁን በደወሉልን ስልክ ቁጥር ነው የሚጠቀሙት ቴሌብር።
አ እሺ ደማያችን የዳሽ ቤት የቤቲንግ ቤት ዋሌቶት ላይ ትራንዛክሽን ሂስትሪ አለዎት አይደለ?
አ screenshot ልከል አ እሷን screenshot ያንሱና በምነግሮት ስልክ ቁጥር ቴሌግራም ላይ ይልኩልናል። ስልክ ቁጥር ያዙ እሺ ዜሮ ዘጠኝ
እሺ ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት አስራ ሶስት እም
ዜሮ አንድ
እም ሀምሳ አምስት እሺ
ደማያችን screenshot ኡን ሲልኩልን ከታች ስምና ስልክ ቁጥሮትን ይጻፉበት።
እሺ እሺ ሌላ መረዳዎት ነገር ይኖራል?
መልሼ እደውላለሁ ካልተሳካልኝ።
እሺ ደማያችን screenshot ኡን ቴሌግራም ይላኩልን። በእኛም በኩል አይተን ስንጨርስ እዛው ቴሌግራም ላይ እናሳውቆታለን።
እሺ እሺ ደማያችን ስለ ደወሉ እናመሰግናለን። መልካም ቀን ይሁንልዎት።
Okay.